Hello.
Seven two seven.
Tena student Don Kitum ነው።
አዎ ልጅ
እ የሆነ ታሪክ ለመናገር ነበር ግን ደግሞ የግል ታሪክ ነው።
እሺ
እ ታሪኩ ምን እንደሆነ የ- አንድ መኪና ጠፍቶብን ነበር የዛሬ ሰባት ዓመት በፊት
እሺ
እ እሱን ታሪክ እና እ በዶንኪቱ ቀብሩን ቀን ቀርቦልን እ እንትን እንደ ማስታወቂያ አይነት ነገር እንዲሰራልን እና እንዲፈለግልን ነበር።
ኦኬ ለማሰራበት ክፍያ ይኖራል።
አዎ ክፍያ ይኖረዋል። እሱ ችግር የለውም። ለክፍያው ግን ደግሞ እዛ ላይ ታሪኩ ተናግ ተነግሮ አንድ ፕሮግራም ተሰርቶ
እሺ እ እና እንዲተላለፍልን ነበር የፈለግነው።
የደወልበት ስልክ ቁጥር አዎ ይሄ አሁን የደወልኩበት ነው ስልክ ቁጥሬ።
እሺ ሞት ማን ይባላል?
እ አሊማ አደም
አድራሻ ነው
እ ወለጋ ሻምቡ ከተማ
እሺ ስሞት ማን ይባላል? ይቅርታ እ
ስሞትን ማድረግ
አሊማ አደም
አሊ ማለት እሺ እንደውላለን። እናመሰግናለን።
እናመሰግናለን።
እሺ